ሰላም ናችሁ? እግዚአብሔር ይመስገን። ዳንኤል ሰጥቶኝ ነበረ ረስቼው ወጣሁ እኔም። ስለዚህ እዚህ ጋር ይሁን፣ እዚህ ጋር ቢሆን ይሻላል ከሚቆም። እሺ፣ ትናንትና አንድ ነገር ጀምረን ነበር የሚያስታውሰው ካለ የመጫሪያ ሆኖ እያንድ ነገር መጽሐፍ ሁሉ በክርስቶስ ስለሚል ግን በዛ መንገድ ትዛቸው ትናንትና ያለው ክርስቲያኖች የሚል ወይ ክርስቲያኖች የሚል ነገር መጽሐፍ ቅዱስ ሶስት ቦታ እንዲህ ነው ያጠቃላል። ግን በክርስቶስ በጌታ በእርሱ ይወድ መጽሐፍ ቅዱስ ሁሉ ነው ለለባውስ ጽፎ ለማሳመር ወይም ጌታ መንፈስ ቅዱስ በመልኩ ሲስብ አባባል እንደዚህ ሆናቸዋል። የሆነው ግን በክርስቶስ ነው። እንደዚህ ሆኗ የሆነው ግን ዝም ብሎ ነው። በክርስቶስ ክርስቶስ እና ያለበት ስናጠራው ብዙ የጸና ነገር ይሆንልናል። እግዚአብሔር ታውቃላችሁ፣ አንተ ታዋቂ ዘላለም ሕይወት ነው የሚባል ሕይወት የሚበዛው እያወቁ ስለሆነ ነው እና መዘላለም የሚበዛው ያወቀ ያወቀ ያወቀ ስለሆነ ስለዚህ በክርስቶስ ነገሮች አንስተናል እና እንዲሁም እግዚአብሔር ዓለማትን በፈጠረበት አለ ክርስቶስ እንዲያደረገ ዓለም ሳይፈጠር በክርስቶስ እናንተ እንዲያደረገ ኤፌሶን ላይ ያለ ዋን ባይ ዋን የሚል የተወሰነ ያለ እስከ ስምንት ድረስ ዓለም ሳይሆን በክርስቶስ በክርስቶስ በክርስቶስ ከዛ ወደ አዳም የሚሄድና ሁለተኛው አዳም የሚላት ይሄ ያለ ነገር የምንስማማ ቃል አበብ ማረሰት የሚችል ነገር ግን ሀሳቡ ያስ ለማድረግ ነውና እኔም ገና በአገራው ገና እንደገና ማለት ነው እና ስለዚህ ክርስቲያን መሆን ራት እንዳለው ጌታን መቀበል በጌታ ነው ሲባል እንረዳለን። ሁለተኛ የዘወቱ ክርስቲያኖች በተለይ በጌታ ነው ሲሉ የሚሉት አባባላ እኛ በዚህ ዘመን ያለው ሰዎች በተለይ በጌታ ነው ወይ ስንል አንድ አይነት አይመስልም። በምን ከምን ተረጋጋ ያታሰቡ እንዴት ታሪካዊ እንደምንናገር ከላይ በጌታ ነው ማለት ያን ዩዝ ዛት ወርድ ቤተክርስቲያን የመጣለ ጊዜ ክፍሎች እኮ ያን ቀን ጸሎት ጸሎ ያለ ጌታ ተቀብለዋል ወይ ከሚል ነገር ጋር እንጂ ከክርስቶስ መሆንና አለመሆን ማለት ትልቅ ነገር ጋር በክርስቶስ ውስጥ ነው ሁሉ ነገር ነገር ያደረገው። ስለዚህ የኛ moral conduct ኣችን ወይ statement of faith ጽፈን ምናምን ሄደው ስላለን በክርስቶስ አያረገናል። በክርስቶስ የሆናችሁ ከእርሱ ነው ነው God put you in Christ whom he made wisdom, righteousness, sanctification እያለገባ ያደዳሽን ሁሉ ነገር እናሱን ቀስ ያለን አቅምን ነው ዊዝደም ይሰጠናል። የመዳን ዊዝደም ከዛ መዳን በሞቱ አለ ከዛ ይህ ቅድስና ሳይንቲፊኬሽን ቢሆንሶ ክራይስት ይሳላል በኋላ በኋላ ባይ ላይ ትንሽ ይመጣ እናየዋለን። የሚገርመኝ ነገር ሕይወት ዘመናችን ሁሉ ሳያውቅ ማለት ነው። እኔ ሊታዊ የራሴ ችግር ይሆናል በቀረብ ጊዜ አይ ቲንክ ዋት አም ገና ቢለር ኢዝ ሃው ቱ አፕላይ ይሄ ማጥበቅ ተሰርቶ ባለቀ በሆነ ዘገ ባዘጋጀው ክርስቶስ ውስጥ ኤቭሪዴይ ሃው ቱ አፕላይ ይሄ የሚጨምረው ነገር የለም። ስጋ ሶስት አለ፣ ጽድቅ ሶስት አለ፣ ፍቅር ሶስት አለ፣ ቁርበት ሶስት አለ፣ ይህን ደግሞ እዛ አስቀምጠናል። አሁን whole process እንጸልይ ሁሉ ብናደረግ is how to fellowship with him. በዚህ በጌታ ሊሄድ ሲል ነገራቸው። ስለቀው መጀመሪያ እነሱ ጋር ሲወጣ አይገባም በአካል ከእሱ ጋር ነበሩ። አሁን መሄጃው ሲደርስ abide አድርገዋል። physically ከእሱ ጋር abide ማረጋቸው ግን ይህ ይሻላቸዋል። ይህን abide ታረም የሚረዳቸው መንፈስ ቅዱስ እሱ ይመጣል። እሱ ይሻላል እያደረጋቸው ላይ ወደ እሱ በመምጣት ያረፍነውን ረፍት የምናስቀጥለው አማኝ ነው ማለት ነው። ሌላ ነገር የለው። ቅጣት ነግሬያቸዋለሁ። ዛሬ ምረት የት ያለው ምናምን አጥና ክርስቶስ ነው። አየሽ? አይ አባባል ክርስቲያን ነው ይመስላል። ዛሬ ስነጋገር ነበር። ክርስቶስ ሲወድ እኛ ውስጥ ነው ያለው። ክርስቶስ ሲወድ ያለው ኢየሱስ ውስጥ ነው። ክርስቶስ እኛ ውስጥ ነው። ይሄ እግዚአብሔር ዛሬ እንደሰጠን ይሄን ህይወት በልጁ እንዳለ ልጁ ያለው ህይወት ነው። ልጁ ስላለ ነው። ልጁ ውስጥ ነው ህይወት ያለ እንጂ እንደ እንደ ቤት ካርታ ዛሬ ሰምዬ ዘላለማ ላይ ብዬ እሱ እኮ በጣም ይገርማችሁ ነገር ቤተክርስቲያን ውስጥ እንዲህ የሚሆነው ነገር አለ ስናይ ራሳችን ስንሰናከልና ምናምን እንደ personal ነገር ነው። ይሄ የ Western thought ነው ባይ በድሮ በእስራኤላውያን ታሪክ ውስጥ individualistic አለ ሲያስቡ communal ናቸው። መጽሐፍ ቅዱስ ላይ ብናየው አብዛኛው ቦታ ላይ ለእኛ ላይ ለአንድ ሰው ብቻ ነው የተጻፈው። እሳቸው ወይ ለሚያምኑ አንድ ላይ የሚወረስ ነገር ነው በኋላ ተፈጠረ እንጂ ኢትዮጵያ ላይ እኛ ኢንዲቪጁዋል ላይ ጻፈ ነው It doesn't make any difference how I identify. For some reason, my Christianity ሰዎች ክርስትናቸው እንዴት ሀው ሌሎች ጀምራለስ ብዙ ማትራለ ጥሩ ከሆነ ጥሩ መጥፎ ከሆነ ምናምን ጋር ሆነ ያካል እንደ ላይፍ ኦር ዴት ነገር አይ ሀው አይ ኮኔክት ምን በኋላ ለጠምታል ይሄ እሱ ያሳስባቸው ነገር እና ብዙ ጊዜ ፐርሰናል ነገር ላደሆነ የሆነ ጌታ ተቀብያለ እዛ ለምታለ ጌታ እናለ እዛ ለምታለ የዛሬ ያለ ክርስቶስ ያ ክርስቶስ እሱ ምሳል እሱ ምሳል ያለ እኔ ምሳል ያለ አካል ትዕግስት እንደ መታወቂያ የመሬት ይዞታ መስል መሬት ትዕግስት ሌባ የሚመለሰው ምትሬ እንኳን መዳኔ እንኳን አይነካም። ያው ዋናው ጊዜ ዘመዎች እርድ የሆነ አስተሳሰብ አለ። ደን ማች መንፈሳዊ ሰው ከሚናገረው ነገር አያ መንፈሳዊ እንኳን ከጌታ ጋር አልሄድን አንሱ ሳትም አይነካብን። እስቲ አንድ ቦታ ፈልጉ አይነካባቸው ልጅ ያኛው ነገር አይነካብ ምን አሳስበ ራሱ ይሄን ያደረጋችሁ ስለዚህ ይሄ እንግዲህ ያደረጋለው በክርስቶስ ውስጥ የሆነ ሰው እንደዳስ እንደሱ አይደለም የሚሆነው። ስለዚህ ብዙ ነገሮች አንስተን ትናንት ተነጋግረናልና አ ብዙ አልሄድበትምና በጣም ከበድብን ከዘላለም ሕይወት ጀምሮ ብለን ያነሳ አንደኛ ቆሮንቶስ አንድ ሰላሳ ላይ ስለዚህ የተሰጠን ነገር ሁሉ እኛ በክርስቶስ የእግዚአብሔር ምንድን ጽድቅ እሱ ራሱ በጣም ብዙ በጣም ብዙ የሚያስገኝ ምን ማለት ነው? የእግዚአብሔር ጽድቅ ነው። Because we are the righteousness of God in Christ. በጣም በጣም የሚገመደው ያው ስለ እሱ ያስተናገደው ዓለም ሳይሆን ተስተናገደ ነገር ግን ዋና ዋና ያስተናገዱ ተቻለ ይላ በደንብ ያመጣው ከሆነ ቆላስይስ ላይ ተሰላቸው ህይወታቸው የሆነ ክርስቶስ አይደል ተመለከቱ እንዴት በኦርጋኒክ በክርስቶስ መሆን ማለት ላይ ከደታ ተተዋለ ታቃላችሁ በአክሱ ውስጥ እኛ እዚህ ሆነ ክርስቶስ እኛ እንደዚህ አይነት ነገር ኦርጋኒክሊ ኮኔክትድ የሆነ ማለት ኤግዛምፕል ነው። እንግዲህ በክርስቶስ መሆን ማለት ኤግዛምፕል መሳጭ ልክ መጽሐፍ ቅዱስ ነው የሚመሰል ቅርንጫፍ ከምን ጋር ይገናኛል? የዚህ አይነት ነው በክርስቶስ ውስጥ ላይ ይገናኛል እንጂ ዝሮ እኔ ቁጭ ብዬ ክርስቶስ ውስጥ እንደዚህ አይነት ነገር it's always relational ነገር ነው ነገር ያው እና organic የሆነውን relation ነው የሚያወራ። በጣም የሚገርመው ነገር በአዳም የሰራውን ነገር በክርስቶስ ዓለም ሳይፈጠር ሰራው ብሎ በጣም የሚገርመው ክርስቶስ ውስጥ መረመ ያን ነገር አዋራሽ እንዳረገ ልክ የአዳም ነገር ደግሞ እንደምንወስ እንዲሁ የክርስቶስ ነገር እንወሳለን የሚለው ማምለው ለሰዎች አሁን እንፈራለን። ከክርስቶስ ምናምን ትንሽ ወደ ክርስቶስ ጠጋ እንደሆነ ወይ ክርስቶስ ደግሞ ጊዜ አለ ስል ከክርስቶስ ጋር መተካከል ሊመ- ስለሚመስል እንፈራዋለን አንደሳለን። ግን ቃሉ ገበያ መታለብ ለመሰለ ለቃሉ ለእናንተ ለምታምኑ ነገር መታለብ ተጠላ እግዚአብሔር ለቃሉ ወንድምታለብ ፈልጎ እንጂ እኔ ለማምነው ነገር አለ። አንድ ወንድማችን የሚባል መቶ ሲያስተምር ማለት ብዙ የሰማነው ትምህርት ስላለ መጽሐፍ ቅዱስ የለምን ስናለት ያንን ለመሳገል ነው ወደድን ጠላልን ያን አንደርስታንዲንግ ይዘን ነው የምንለው። ባይሮስ እንደዚህ ሲመጣ ያን ያንን ፓርት ወይ ያለው አሁን አባይ የሚለው ነገር በጣም ብዙ ጊዜ ዮሐንስ አመጣ ሶም አመጣ ደጋግ ግን ያ የበፊቱ አንደርስታንዲንግ ይዘን ነው የምንለው። መጥፎ ነው ማለት አይደለም። ግን በፍጹም ሊያሳየን የሚፈልገው ነገር እ፣ በጊዜ እ፣ አዲስ ከፍ ያለ ነገር የሉ ሆነ ተመሰሰ ማለት ነው። መጀመሪያ ስታለፉት የገባ ነገር ከሆነ እኮ በቃ ጨረሰ ነው አላህ ያን ወደ መደጋገም አዲስ ነው በመስተላልፎ ሰዎች ስለዚህ እ፣ እሱ እሱን ተነጋገርን እ፣ መጨረሻችን ከእሱ ጋር እንደሚመሳሰል እንደውም እ፣ እሱ የእሱን ሰውነት እንዲመስል ሰውነታችን ይቀንሳል ነገር አንደኛ እ፣ ዮሐንስ ምዕራፍ ሶስት ቁጥር ሁለት ላይ እንደዚህ የሚል ነገር አስተን ነበርና አሁን የእግዚአብሔር ልጆች ነን ምን ምሳል አለ አልታወቀም ያላ ግን ድምፁ ሲገለጥ እሱን እንዲመስል እንዲመስል እናውቃለን። ሌላ ቦታ ደግሞ ይሄ የተዋረዱ ሰውነታችንን የከበረው የእሱ ሰውነት እንዲመስል ምን ያደርገዋል? ይቀይረዋል። ይሆናል co-heirs ናችሁና ይሄ ነገር ቃል ነው። ምን ማለት ነው? በጣም ነገር ማለት ነው። ሲገለጥ ምን ማለት ነው? exact ማለት ነው። ግን በሚገባ ቋንቋ ስንነግር የጌታን ክብር እንደምንካፈል ጌታን ማለት ነው። ስለዚህ ክብር የሚካፈል ነው። ዛሬ ላይ ነው መኖር ያለበት በዚህ ምድር ላይ ማለት ነው። በክርስቶስ ውስጥ እንዳለ ሰው እንደሚመላለስ ሰው እና የክርስቶስ ያለው ክርስቶስ ጠቅላላ እና ሁሉ ነገር ያለን በክርስቶስ ውስጥ ከመሆናችን የመጡ ናቸው። ይህ ራሱ maintain ማድረግ my mind ሆነ all I have is because I am in Christ always የሚሆነው ነገር ሁሉ ከክርስቶስ ጋር ካላችሁ ህብረት የተነሳ እንዳልተ ራሳችሁ ስታደርጉ እንኳን ዝም ብላችሁ አታድርጉ። ምክንያቱም ማንም ሰው መልካም ነገር ማለት ነው ነው ቢፕሬስ ሙስሊምስ ከዱ much better than this በጣም መልካም ነገር ሊያደርጉ ይችላሉ። ዶንት that's not your identity መልካም ማድረጋቸው አለ አይደለም ሞራል ባቲ እንዳለ እንሶል በክርስቶስ መሆናቸው እግዚአብሔር ይሄ ያለ ከዛ የተነሳ ከክርስቶስ ጋር ካላችሁ ህብረት የተነሳ if it means anything if your relationship with Christ means anything to you እንግዲያውስ ተዋለ ይበቃል መባል ተናገረ ዝሮ ሁሉ መባል መባል ተናገረ ሁሉ ሰው ተቀበለ ወይ ወይ ወይ ተነሱ ማንተው ነገር ሲያደርግ ሁሉ ይነሳ ከቤት ጀምሮ ሰዎች ድረስ እኛ መፈልጋል ሰብ የክርስቶስ ከክርስቶስ ጋር ካላችሁ ህብረት የተነሳ እኔ ከሳራ ጋር ያለ ግንኙነት በናቸውም ከሆነ አንትሪፒት ነገሩ የሚያላቀ ይችላል እንደማንኛውም ዳይነት በክርስቶስ ባይሆን ማለት እና ተመለስ ከክርስቶስ ጋር ካለን ህብረት የተነሳ ነው ወደጌት ማለት ነው። ዝም ብሎ ሶስት ሰዎች ተጋባ እና እንደሚኖረው ነው። ከክርስቶስ ጋር ካለን ህብረት የተነሳ ነው ሐዋርያው ትሪታል በዛም ደግሞ ማድረግ አለብን። ሀዋይ ሬት ማይ ኬስ እዚህ ነው ያለው። ትንሽ ነው እንጂ እንደዚያ ነው። ሲሪጋ ተነሰለ ኢሞሽናል ተነሰለ የጌታን የጌቲስተሪ አለ መጽሐፍ ቅዱስ አዲስ ኪዳን ላይ ስለዚህ ሲናገር ተቀና ስለማለት ሲናገር ሁለት መጽሐፍ አለ አባቱ ሶስት ዓመት ወጣ ማለት ተስፋፋቸው አታስመረዋቸው ለማለት ተቀና ቤተሰብ ጠቅላላ ስለ አባቶች ሲነገር ሁለት ሶስት ቀን ሲነገር ብዙ ቦታ ሁሉም ቦታ አስቆጥቷቸው አታስለዋቸው ባል ዳስዋት ኤግዛይት ያደረግ ማለት ነው። That's why it gets us. Why we do that? ሄደው ከቤታ ጋራ አስተካው ነው ብለን አብረን አባይ ያደረገን ስንሰራ እ፣ እንደዚያ ስለዚህ አንድ ቦታ ላይ ብለን make tree good ዛፉ መልካም ዛፍ አለ እ፣ ፍሬው መልካም ነው። ስለዚህ ክርስቶስ ጋር ባለው ተነሳ ልጆቻችን ስናሳደግ እንዲሁ አልበስብሰን ከመጣነው ነገር ባህልና temperament ና ምናምንና ስንት ጉድ መሰላቸው ነው ውስጥ ያለ በዛ በል ምናሳደጋቸው ስ በጣም ከባድ ነው። በጣም ከባድ በዛ ላይ ደግሞ ክርስቶስን ጨምሮ ደግሞ ሰቃቸዋል። ስለጸጋ እናወራለን፣ ስለምድር እናወራለን። ሴትላንድ ኢስ አ ሚክስቸር ኢስ ሞር ዲፊካልት ቱ ቢ The children of a Christian is then uh, at least I'm not that. So you have to ለምን እዛ ውስጥ ደግሞ ማማሪያ ሻይ ሜሪ የተመለከተ ዛሬ ባለ የሚረዳ ስለሆነና እና ግን ፕሮፌሽናል ፕሮግረስ ይዘከር ቅድም በዚህ ሲዘገር በደንብ የመጣውን ነገር እንገራቸው ስለዚህ ሰሚ ስለ ሚቀጥለው ጀኔሬሽን ት ከልባችን ያ ነገር ደጎሪያ የመጣ ለቤታችን ብዙ ነገር አለ። ባይደዌ ዛሬ የሚጀምረው ነገርኛው እኛ ተኝተን ነው እዚጋ ደረሰ እንጂ ዲናዎች ሆን ዘጠና ምናምን ፐርሰንት ክርስቲያን የነበረበት ሀገር ሲተኛ ለዚህ ደረሰ። ግሬጋ ገጠ ይሄ አሁን ከሰት ብሎ ቋንቋ እኛው ክርስቲያኖች ተኛ ነው ያለ አሁን ልንገር እንግዲህ ያለ እንዳለ ሆነ ሰው ላይ ያለ እንዳለ ሆነ። እግዚአብሔር ከእኛ ጋር ሊጨክን አይችልም። እናንተ ላይ ሳይቀር ሊጨክን አይችልም። ይሄ ነገር እንደ በእግዚአብሔር ፍቅር ነው የሚሆነው። በእግዚአብሔር ፍቅር ነው የሚሆነው። ሺህ ጊዜ ብትጸልዩ እናንተ ላይ ያልሰራውን ነገር ልጄ ላይ ስራ ብትሉት አይሰራም። እኔ እኔ በርቀት ነው ስለዚህ ይህን ነገር ለማፍጠን ልጆቻችን ጸልዩ። እናንተ እግዚአብሔር ልባቸው አባሪ እናንተ ልባቸው ተሰክበለ ሱቆር እናንተ ነው የሚሄ ወደ ህትሜ እኔ ለምሳሌ እኔ ጋር ያለውን ምሳሌ ጥላቻ ካለብኝ ፍርሃት ካለብኝ ልጃሽ አድርግለት ቤቷ አንተ ራስህ እስረኛ ነህ። እንደ ክርስቶስ ሲያስ ጉዳይ ባለ ለእኔ ልጅ አልፎ ምሳሌ በምክንያት መጀመሪያ ሲያስ ምሳሌ አይሰራም ማለት ነው። ለእነሱ ይሰራል፣ ግን ለእኔ ነው መጀመሪያ ይሰራል። በእኔ ውስጥ ነው ህይወት የሚበዛው ለእነሱ። ስለዚህ ነገር በጣም አትዘሙት፣ በጣም አትዘሙት እና ስለዚህ በምትሰልበት ጊዜ ሁሉ ንገር ሞስ ንገር ቶክ ያማት ሰው እኔ ቼንጀር እንቀስ እያለ ተበላሽ እነዛው በዛው ምግብ ይስተካከላል። ግን በዘመቻ መልክ ብቻ እንነዳል። ስለ ጮኸ ምናምን ብቻ ነው እግዚአብሔር ይናገራል። ራሳችን ለመገዛት አንደኛ ቦታ ነው። እንዲህ ከዚህ አተፈልግ ብሎ ካለ ነገር ራሳት እዚያ ነገር ግን ምንድን ነው እሱ ጌታ ለዚህ ሀገር መሰለኝ እግዚአብሔር የሚያሳየኝ ነገር ነው። ከዛ በግ መጸለይ ለመውለድ ጸሎታችን effective ቢሆን ነው ነገር ይገርማችሁ፣ የመጸለይና effective ጸሎት የተለያየ ነው። የ- አንድ ሰው እኮ ነው ማለት ነገር ያቆመው በታሪ ጸለየ፣ እግዚአብሔር ሰማው፣ ለሞት ታሪክ ያገኛል። ይሄ ሁሉ ሰው የጸለየ እንዴት ነው ለማለት ነው አልችልም። ህዝቡ እስራኤላችሁ ስትመለከቱ ህዝቡ ሲመለስ እኮ ነው እግዚአብሔር ህዝቡ በመለሱ ላይ ላይ በጣም ልጆቹ ልጆቹ መባረካቸው ይላል ሲመጣ ነው ህዝቡ ስለዚህ እኛ በብዙ ነገር ተይዘን ልጆች እንዲሉልኝ የሚባለው ነገር እኔ በእንደኛ ራል አይሰራም። ህግ ማውጣት ብያለሁ፣ ግን ላንተ ማለት ነው እናንተ ፐርፌክት ስትሆኑ ነው እግዚአብሔር የሚሰራው እያሉ ባለ ልጆቻችን እነሱ አለ አብሮ ነው የሚሰራው ናቸው። እኔ ስቀየር ግን በጣም የማይጠፋ ስል የሚታለ እኔ ባልቀየርም እግዚአብሔር ጃጅ ሰው እንዲህ ስላቸው የጃጅ ነገር በእኔ አንድ ረኮስ ስል እግዚአብሔር በምህረቱ ሰዎችን ሊያወጣ ይችላል። እግዚአብሔር ሰው ናና አሁን ግን እኛ እንደ ፋሚሊ እንደ ወላጅ እንትን እንደ ቸርች እንዴት እንዳል የሚመለስ ምሳሌ እኛ ነው ወደ እግዚአብሔር መመለስ ያለ እንደ ቸርች እና እግዚአብሔር የድህን ስናደርግ እግዚአብሔር ወደ እኛ ስንመጣ የኛ ልጆች አጣይ መረታቸው ይፈሯቸው ነበር። መንፈሱ አይደርስም። እኛ እንደፈለግን እየሄድን በተጨፈ ወይ በግምት እየሄድን ወይ የመሳሌ እያደረግን እግዚአብሔር ነገር ሳንሰማ ሳናደርግ የምናደርገው ነገር አትፌስ ወይስ ታይም እንደውም ያሳዝናል። እግዚአብሔር ምክንያቱም እኔ አሁን ላይ ስለ ጃሽን ስለ ቤቱ ይጨቀጭቃል አይደል? በጣም ይቆም ከበረች ሰው ጅስ ለዚህ ነው የሚሰራው። ይሄ ነገር መጀመሪያ ላይ ነው ያስፈልጋል። አትሊስት ከሌለኝ ጌታ ሆይ ይሄ ስጠኝ ማለት ነው። አንድ ነገር ማለት ነው። ቤቴ የጥሩ ልጆች ጨርሰዋል። ለምን ምስ ገባው ቤቴ ያን ነገር ስታጠፋ ከልጅነቷ ይሄ ነገር ተዋር ነው አለ ነገር በኋላ ምስላት ወዲያው አ፣ አንቺ ነው ወንጌት ነኝ እንደዚህ ያለ አንተ ዛም ላስከለ ኖ this is where it starts እንደዛ አይነት ሰው ነው የምትሆነው። እንደዚህ አንድ ልጅ ሎጂክ ድርቅ ከሆነ የልጅ ለባለሽ ድርቅ ነው። አሁን ባሎቻቸው ጋር ድርቅ የሚሉትም ወይ ባሎቻቸው ድርቅ የሚሉት ያለ ነው። እንደዛ እንደዛ ሰው ስለዚህ አሁን ካላስተካከልሽው ይወድ እሱ ቤቱ ላይ ከዛ በኋላ ሰው ላ ሰው ተና ሰው ሲያገል ሰው ከዛ መፍረስ ይመጣል። You have to listen to God, it's not godly. በክርስቶስ ቃችን ይጠበቃለን። ኮሚኒኬት ማድረግ ይቻላል። ሳክራመንት ይችል ቦቾችን መድረግ ይቻላል። ግን እንደ አንቺ ክርስቶስ ነሽ ከዛ ቦታ ልናጣቻ ነገር ሰዎች ቀልባት ንፋስ ልጆች ሲሰሩ አንዱ ልጅ ቀልባት አዘዋን ስፔሪት ገብትኮ ሚስዋን ሶኬ እኛ ትልቅ ስለሆነ ስለሚገባ እነሱ አሁን ቆይተሽ ያስለግኛል። በእግዚአብሔር ክብር ምናቸው አዳነ ካምፓስ ውስጥ አንድ ነገር ሲያጋጥማል አንድ ላይ ሻሽ ነገር በመነሳት ራሴ ነው። አሁን እዚህ ካምፓስ እኮ እዚህ እኮ አካባቢ ካምፓስ ነው ያለው ነገር ሰ ኢዝ ወይ ሃየር ስታንዳርድ አለ ማለት ከሌላም ወደ እግዚአብሔር ነው ከኔ ስታንዳርድ በላይ ነው ሰው አንድ ጊዜ መሆን አለበት ካለ ወርሽባ ካለ ከአንድ ሰዓት ላይ እሱ ነው ትንሽ ናቸው ልቅናቸው ና አሁን እሱ ውስጥ ገብቷል አለ። እኔ አሁን ይገርምሃል ቀስ ቴክኒዝም ብሎ ከዛ ይገርም ቤቲ ደግሞ ነገር አሁን ደግሞ ተቀየረ ይለኛል እኔ አዲስ ምናምን ፖለቲክ ካምፓስ ውስጥ ነገር ሲያጋጥማል አንዳንድ ነገር ደረሰ ኖ ለላቸው ነገር ነገር እናንተ የወረሰ ነገር ይወርሳቸዋል እላለሁ። ስለ እግዚአብሔር ጸጋ ነው የማወራው። ስለ ሰለሞን ቅዱስ ላለ እኔ ልገራቸው ልጅ ሊኖረኝ እንኳን በእግዚአብሔር ላይ የሚባሷል አይ አካል ራፋት ሰሚበት መንገድ ላይ የሚጠጣ ሰው ባልሆነ አለማዊ የነበሩ ብዙ ነገር ያመቸዋል እና በእኔ ጥበብና እውቀት አለ ስለ እግዚአብሔር ጸጋ ነው ምሕረት እና ይሄ ስለ ሰው ቅድስና አለ ግን አንድ ነገር አብሮ ነው የሚሰራው እላለሁ እና ወራባዊ ልጅ ብዙ ሳላስበው እዚህ ላይ ነው ነገሩ ስብሰባ አድርጋችሁ ያስፈልጋል። ይህ ፕሮግራም ነው። ቶሎ ቶሎ አለ። አባይ የሚለውን ነገር እንነጋገርና በቃ በዚህ ከሆነ ያላችሁ የማትመለሱበት አካሄድ ነው የሚመለስ አንዳንድ ጊዜ በጦርነት አይታችኋል። ጦርነት ሲዋጋ ሰው ሊገታ ይችላል፣ ግን ጥሩ ቦታ ስላልሆነ መልሶ ይለቀዋል። ገብታችኋል? በደንብ ጠብቆ ከሄደ ግን አይመለስም። ገብታችኋል? ቆመ በደንብ የክርስትና ሕይወት እንደዚህ ነው። ዝም ብሎ ሄዶ አንድ ነገር ሰው መቀበል ይቻላል። አንድ ነገር እዛ ያለ ቆይታቸው የተሰራ ህይወት ከሆነ ግን ቀስ እያለ ነው። አንድ ቀን የሆነ ነገር መጥቶ ቃል ወጥቶ ምናምን ተሰራ ምናምን አንተ እዛ ጋር መቆም አይቀርም። እሷ አንድ ጊዜ ቦታችን እዚህ ጋር ነው ያለው። So you have to go from here እየተሰራን እየተሰራን እየተቀየርን እየተቀየርን ይሄን ነው ግን አንመለስም። እሱ ቦታ አትናገርበት። ምክንያቱም እግዚአብሔር የሰራው ለዘላለም ነው የሰራው። እግዚአብሔር የሰራው ነገር ለዘላለም ምን መለስ ስትሉ ላጠቃላችሁ ስለሆነ መመለስ አይቻልም። It's very difficult ወደኋላ መመለስ አይቻልም። ምክንያቱም እግዚአብሔር የሰራው ነገር ለዘላለም ለዚህ ነው መዳናቸው ለምን አትጠራጠሩ? ብቻ መዳን ይጠራቀሳል። ለምን እግዚአብሔር የሰራው ስለሆነ መመለስ ነው። ሌላ ነገር እንደ መዳናችን የጸና እንዲሆን እ፣ ከእግዚአብሔር ጋር ከእሱ ጋር ስራ ማለች አባይ የሚለውን ጋር አባይ የሚለውን ለምን አስፈለገ የሚለውን አናዳጊ እናነባለን። ከሁለት ቦታ ላነበላችሁ አንድ ፕሮቴስታንትና አዲስ አበባ ስንጸን ብዙ ከተናገርኩ በኋላ እ፣ እግዚአብሔር አምላክ ሆይ እናመሰግንሃለን ስለሰጠን ጊዜ ተመስገን። በመካከላችን ስላለ ጌታ ሆይ በጸሎት ስለተናገርከን የታሪያ መዝሙር በወርሽት ዛሬ አምላክ ስለተናገርከኝ ስለረዳህ ተመስገን። ቀሪውን ጊዜ አሁን ደግሞ ተነጋገረው ነበር ስለረዳህ ተመስገን። ቀሪውን ጊዜ አንተ ባርክ ያንተ ጊዜ ይሁንልን በኢየሱስ ክርስቶስ ስም አሜን አሜን። እ፣ እግዚአብሔር ስታትን አስተው ነበር እናንተ ደካሞች ሸክማቸው የከበደ ወደ እኔ ኑ እኔ አሳርፋችኋለሁ። ከዛ በኋላ ምን አለ? ተከበሩ፣ እኔ ትሁት ነኝ አለ። ምን አለ? ከኔ ተማሩ ከዛ በኃይል የመጀመሪያው ኑ፣ ሁለተኛው ከኔ ተማሩ look how I do ከእሱ ጋር abide ስላለ how he does በቃ ማለት ነው። abide ስላለ ከመለሱ abide ስላለ እንዴት እንደሚያደርግ ያሳያል። ስለዚህ ስለዚህ ችግሩ መሰላቸው አንዱ principle የገባዩ principle ጋር እግዚአብሔር የሰጠን ካለፈው ትውልድ አላማጅ ልጁ የሰጠን አሁን ለጌታ ሰላም ሰጠኝ፣ እንትን በረከት ሰጠኝ። በረከቶች ስላቸው ለመዝመጣ ይሄ ሰጠኝ ይሄ ሰጠኝ ስራ ጥሩ ነው። እሱ ግን ፓራዳይም ጥሩ አይደለም። የምናስበት ፓራዳይም ከክርስቶስ ውጭ እንደሰጠ በክርስቶስ መስሎ ብቻ ለምናገር በረከት ግን እግዚአብሔር ባረከ ቶቸው አይተቀልም ክርስቶስን ሁሉ ነገር እንዲያደርግ ለመሰራት አሁን ምሳሌ ሰላም አጣሁኝ ሰላምን ስጠኝ ብዬ ጸለይ ወይም ሰዎች በጣም ጸለያለ ወይ ሰው ካለ ሰው አለ ወይ ደግሞ ከዛ ሰላም መጣ እንትን ከዛ ትንሽ ቆየና ራሱ ሰላም ይጠፋል። ሲጠፋ ደግሞ ደግሞ ካለ you care to him. And then you wonder የተወሰነ በኋላ ሰላም ካለፈ በኋላ በፊት ያስዝላቸው የችግር ሰዎች የምንጸልየው ሰው ታውቃላችሁ። ሌሊት ሁሉ ተነስቶ ማያውቃቸው ለሊት ነው የሚነሳ ሌሊት ተነስቶ ፓገር በቃ ችግር ውስጥ ካለ Now you have come into you are buying this as a matter of fact. You are very close to ከእሱ ጋር ከመጠጋታችሁ የተነሳ ነው ሰላም ያመጣው እንጂ ይሆናችሁ ሰላም እያለ ይሄን ይኸው ሰላም እያለ ሰላም እየተቆጠረ ለስንት ጊዜ የሚሆን የተባለ አይሰጥም። ቅድም ያልኳችሁ ዘላለም ሕይወት ሲሰጥ ክርስቶስን ይሰጣል። ሰላም ሲሰጥ ክርስቶስ ውስጥ ያለ ሰላም ነው። ከ- ከክርስቶስ ከራቁ አይታችሁ እንደሆነ በራሳችሁ ይገባል። የባከን የባከን ጊዜ ለሌለው ሰላም የሚቀርበው በጣም ስንባከን ከጌታ ጋር ሰላም ጊዜ ሳንወስድ ስንቀር ሰላማችን እየቀዘቀዘ ይመጣል። ለምን ከተም እሱ ነው ሰው ራሱ የዘቀለ አንድ ኢሳያስ ላይ አንበላችሁ ቶሎ ነው ኢሳያስ ሰላሳ አስራ አምስት ላይ ይገባል። ይህ ሀሳብ ኦሪት ተስተመጡ ስማ ከፍተው አስነግራችኋለሁ። ምንድን ነው የሚለው? ኢሳያስ ሰላሳ ጋር ይሄና መጀመሪያ በምን መጠጊያ የሚለውን ነገር አንሞታል ዳዊት ላይ ምን ስ አታወቶ ልነቃቃ በምን መጠጊያ የሚለው ችሏል። ይህ ሰሞን ባልኮ ገበራይ በሉል በተለያየ ነው የሚችላል አለ ምናምን ጥሩ ይሰራል ይሰራል። ግን በሉል መጠያ የሚኖር ነው የሚለው መጥቶ እንደገና የሚመለስና ወደ ወቃ ይመለሳል። he who dwells ልክ abide የሚኖር ማለት ነው። በልዑል መጠጊያ መጥቶ የሚቀር ማለት ነው። ሲቸግረኝ መጥቼ ከዚያ አልሞ የራሴ ካልተያያዝን ተመልሼ አሁን ለዚህ ነው life repetition የሚሆነው። ለዚህ ነው ጌታ የመጣውን ሰላም ማጽናት የሚቻለው abide ነው ማለት ነው። የምንጨምረው ቅድስና የለም። የክርስቶስ ቅድስና በሚያወስ ልክ ዛፍ ተቃላቸው grafting ሲሆን ቅድም እንዳልኩት ዛፉን ጥሩ አድርጉት make the tree good and the fruit be አሁን በጣም የሚጣፍጥ ብርቱካን ግንድ ልታልቀው የኮምጣጣ ኮምጣጤ ደግሞ ታቃላቸዋል እውነት የሚለው ጣፋጭ ነው። grafting agriculture side ይላል። graft ሲያደርጉት ያንን ቅርንጫፍ ሰብረው ይሄንን ይልጡታል፣ ያቆስሉታል ማለት ነው። ግን የጣፋጭ ይላል። ከዛ ያኛው የሚቆረጥና ያ የተቆረጠው part open የሆነው part open wound እንደማለት ነው ያስሩታል እና ግጥም አድርገው አዋራም አየርም ምንም እንደግባል። ከዛ ከትንሽ ጊዜ በኋላ ያ ቅርንጫፍ ከሌላ ዛፍ ላይ የሚጠቅሙት እዛ ዛፍ ላይ ይጣበቃል። ከዛ የመጀመሪያ ምት ላይ ኮምጣጤ ነው ትንሽን ቀየረ። ከኮምጣጤ ላይ እዛች ግንዱ ላይ ያለው ጣፋጭነት አሁን ሌላ ሰው ሰሩ ሰዎቹ ተቀይረዋል። አሁን ውስጡ ያለው ብቻ ነው። ስለዚህ ከዛ በኋላ ያ ቅርንጫፍ በሚቀጥለው ጣፋጭ፣ በሚቀጥለው ዓመት ጣፋጭ በሚ- ከምን የተነሳ ግራፊክ ከሆነው ከጣፋጭ ብርቱካን የተነሳ እሱ ግን እናንተ እንደሱ ሆናችሁ አለ ስለ ዕብራውያን ስናገር አንተ ከየት የመጣ በረሃ መጥተህ ዝለህ ተጠብቀ ግራፍ ተዘረፍ ነው ይላል። አሁን መልካሙ ዛፍ ላይ ጣብቃል። መልካሙ ዛፍ ጋር ግን አየር እንዳይገባ አዋራ እንዳይገባ በደንብ ተዘርጎ ካልሆነ አዋራ የሚገባ ቆረጣ ካላቸው ያው ኮምታታ ይገባ ያላይፉ ዛፍ ውስጥ ያ- ከዚህ ነው የሚያገኘው ነገር ሰው ላይ ይቀንሳል። አባይ ስናደርገን በቃሉ በመንፈስ ስናደርገን ዊሼር ስንባል ሌላ ሌላ ሶስት ወይ እኛ ውስጥ ያለውን ግን በዛ መንገድ ይችላል። ኤኒዌይስ ስለዚህ ይሄ በምን መጠጊያ የሚለው ሁሉ በሚችል አምላክ ስራ ውስጥ ያልታል። ከዛ በኋላ እንደዚህ ምን ምን ማቶንበት በቀኝ በቃል በዚያ በቃል ምናምን የተባለው አባይ የተባለው ነው። እስቲ ኢሳያስ ይሄ ቃል ባለ ኢሳያስ ሰላሳ አስራ አምስት አሁንም ዋናው ሆች ታጠጣው ይሄ ቪዲዮ ወደ ዋናው መልዕክት ይገባል። ሰላሳ አስራ አምስት ላይ ይሄ ቃል በጣም ብዙ ጊዜ ነው ማለት ነው። በአመት ፕሮባብሊ ሁለት ሶስት ጊዜ ረጅም ቀናቶች ወስጄ ያለቀዋል። ምክንያቱም ህይወቴ ከዚህ ጋር ስለሚመሳሰል ነው። ቅድም እንዳልኳቸው አባይን ማድረግ ዋና ነገር ስለሆነ ያን ተማሪዎች ያልኳቸው ነገር እነሱ the rest of my life I want to increase in abiding more. The rest ታፈራላችሁ ይባል እናንተ ብላችሁ በሌሉ you don't have to worry about it. ጥላቻ አለ፣ ይቅርታ ማለት ችግር አለ፣ የፍቅር ማለት አለ፣ ቁጠኝነት አለ። ከሁለት እየባለ የጀሰባ ኤፈርትነስ ቼንጅ ነው። ከዛ በኋላ ሲጣፍጥ ትግስቱ ሲመጣ ታገኛለህ። በሰልፍ ውልማ ከሆነ እኔ አንድ ነገር ጌታ ባሮክ እንደማያሰናክላቀል ይሄ በጣም ታስክ ኦሪየንትድ ሰው ዳስ ማይ ዌክ ነው። አንድ ነገር ኃላፊነት ከተሰጠኝ በቃ አገስ ማለት አገር ኦብሰስ እና I want to get it done በ best way possible ብዬ ስለማስብ ቀደም ብዬ ሳላስብ አለማታል በስራው ወሰን ወሰዳለሁ እና ሳላስበው ብዙ ጉዳት ላመጣ እችላለሁ። በቀናነት ማለት ነው። እኔም ባይሆን ትክክል እግዚአብሔር ሀሳብ ነው ብዬ ነው የማስበው። ግን አባይ ማለት ግን updated ይሆናል ብዙ ነገር ተውላ ትክክል ነው እንዳለ ትክክል ነው ልምቶ እሱ ሌላ የሚሰራ ነገር አላንተ ማታውቀው አለ። ስለዚህ ስለዚህ እንደዚህ ነው እና እዚህ ጋር በጣም ደስ ብለኝ አስራ አምስት አስራ አምስት ጋር አንድ ሰው ገለብኝ። እሺ
ለሰላሳ አስራ አምስት
ይሰማቸዋል ይሰማቸዋል ነው ወይስ አሉ? እሺ ይሰማቸዋል።
ጌታ እግዚአብሔር እንዲህ ይላል በመመለስና በማረፍ ትድናላችሁ፣ በጸጥታና በመታመን ትበረታላችሁ። እናንተ ግን ይህን አላደረጋችሁ።
እሺ ቀጥል።
ደግሞም አይሆንም በፈረስ እንሸሻለን አላችሁ፣ ስለዚህ ትሸሻላችሁ። ደግሞም በፈጣን ፈረስ እናመልጣለን አላችሁ፣ ስለዚህ አሳዳጆቻችሁ ፈጣን ይሆናሉ። በተራራ አናት ላይ እንደተተከለ ሰንደቅ ዓላማ በኮረብታም ላይ እንደቆመ ምልክት ሆናችሁ እስክትቀሩ ድረስ በአንድ ሰው ዛቻ ሺህ ሰው ይሸሻል፣ በአምስት ሰው ሁላችሁ ትሸሻላችሁ። እግዚአብሔር ግን ምሕረትን ሊያደርግላችሁ ይታገዛል፣ ርኅራኄም ሊያሳያችሁ ይነሳል።
አሜን። እሱ ጋር ይደርሳል። ይሄ ነገር በእውነት ነው። በዓመት ውስጥ በአመት ሁለት የሶስት ቤት አንዴ ከጀመርኩ ደግሞ ቀናት ሊሆን ይችላል፣ ሳምንት ሊሆን ይችላል። እዛው ማለት ነው። ያ ነገር ሪፕሬስ እስኪያደርግ ድረስ ነው። ያን ነገር ሪፕሬስ እስኪያደርግ ድረስ ለሚያመስላችሁ ጊዜ ከባድ ነገር ስለሚገናኝ ነው ሰው የእስራኤል ቅዱስ ጌታ እግዚአብሔር እንዲህ ይላልና በመመለስና እ ኦኬ ጌ- ጌታ እግዚአብሔር እዚህ ጋር ነው ያለው። የእስራኤል እዚህ ጋር ነው ያለው። እኔ እጃቸ ስራችሁ ፊዚካል አይደለም፣ መንፈሳዊ አካሄድ ነው የምላችሁ እና እኔ እዚህ ያለ ጌታ ሆይ እናለት እናለት እናለት ብቻ ኤግዛምፕል ነው ልጅ እግዚአብሔር እስራኤል በዚያ ልክ ምናምን በመመለስና በማረፍ በመመለስና ተብሎ በሚል ከሆነ ተመልሼ እዛው ነው የሚሄደው። እረፍት ዝም ብሎ መቃወም። በመመለስ መዳን በመመለስ እዛ ጊዜ ና- ትድናለህ። እዛ ጊዜ በመመለስና አባ ኃይል በማረፍ ምን ጊዜ ነው። እንደገና እዛው ሆነ በጸጥታ እና በመታበል አሁን እዛ ጋር ነው። እንደገና የሚረብሽ ነገር ሲመጣ አይነት በጸጥታና በመታተል ምን ይሆንላቸዋል? ሀይ ይሆንላቸዋል። ሌሳ ፓራማ በጸጥታና በመታመን የሚሆን ኃይል ነው መራመድ ያለ ቴምፖራሪ ጉዳዮቻችንን መፍታት ኃይል አለ። እግዚአብሔር ከእግዚአብሔር ኃይል ውጭ ፕሮብለም ሰው ላደርግ ይችላል። ምክር ሰው ፕሮብለም ሳለ የልጆቻችን የራሳችን ፕሮብለም በተለያየ መንገድ ይትናል። እግዚአብሔር ለመጠየቅ በጸጥታና በመታተል ኃይል አላቸው። ዛሬ ለበቀደም ዕለታችን ስታስታስቀቅ ታስተባብሩ ስልጣንን የተሰጠን ስልጣን ማወቅ ይጀምራል። ሁለት ሺህ ሶስት ያህል ከዛ በኋላ በቀደም ስታስታስቀቅ ሲፈሰር ያለው እንደ ድሮ አርባ አርማዎች በጸጥታ ላይ ለመታመን ሲሆን አሁን ኃይል ይመጣል። ያ ኃይል ሲመጣ ማዘዝ ትችላለች። እንደገና ወደዚህ ነው እንደገና ወደዚህ ጌታ ሰሪበት ነው ያለው ግን ብዙ ጊዜ መታወቅ ምናምን ምናምን ይበዛል እና በዛ እንዳለ ነው ማለት ነው። ባይዘ ዶክተር ቢሮ ወንድሞች እና እህቶች ጸሎት የእግዚአብሔር ሀሳብ ነው። ጴጥሮስ ጳውሎስ ራሱ ጸልዩ ይላል። እሱም ማለት ያለ ነጋቸው ደግሞ ግን ይሄ አንዳንድ ጊዜ ከ- በጣም በትንሹ በትልቁ መታወቅ ተርታች መታወቅ ባለበት ነገር እ፣ ለመጸለይ ቃል ይችላል ይባል ኢትዮጵያ ቢሆን እዚህ ሲሆን እና በወቅ በጸጥታና በመታለል ኃይል ናቸው። ስለዚህ አባ ኃይል በማድረግ የሚገርም ነገር ቦታው መጠቀለ ብዙ ይላል። ታሪክ ይሄ እንደዚህ ነው ማለት ይሄ ታሪክ ከበቀ ከዛ ይሆንላቸዋል እናንተ እንዲህ አላቸው ይሄ አይሆንም አላቸው። አሁን ይሄ- አሁን ይሄ- ኮንሽስ ይሄ አይሆንም አይደለም ነው። ህይወታችን ግን እዛ እምቢ ስንለው ማለት ከዛ ምን ይመስላል? በፈረስ ላይ ተቀምጠን እንሸሻለን እንጂ እንዲህ አይሆንም ማለት አቅል ቤት ስታ አቅል ላይ አቅል ቤት ሶ ጋር የጸጥሎ መቀመጥ ማለት ነው። አይ ነው አሁን ነው በፈረስ ላይ ተቀምጠን ፈረስ ሰው ታውቃላችሁ፣ ጉዳይ ብዙ ጉዳይ ሊሰራበት ነገር ማለት ነው። ዛሬ ቴክኖሎጂ ሊሆን ይችላል፣ ትምህርት ሊሆን ይችላል። ነገር አሁን ኦን ኒድስ ማለት ነው ስትሬንግ ዲፈረንስ ያለው ነገር በእሱ ላይ ይሸሻል አላቸው። ስለዚህ ይሸሻል ዳትስ ፋይን ዋይ ደግሞ በፈጣን በፈጣን ፈረስ አለ። የዛሬ ፈጣን ፈረስ ቴክኖሎጂ ይያለ we can get it done ከዚህ በቴክኖሎጂ መጥቶ ነው ያለው። ብቻ በብዙ ነገር በኮንቪኒየንስ በኔትወርክ በኮኔክሽን ከሰዎች ጋር ግን ያለ ንቅል አላት የሚያሳድዷቸው ፈጣኖች ይሆናል። ላለመመለስ ሶሉሽን ሌላ ቦታ መቅረት ከፈለጋችሁ የሚያሳድዷቸው ፈጣኖች ይሆናል። ፓስ ከሆነ ትንሽ አንድ ነገር አንድ ነገር ከጀመሩ I want to accomplish ግን ታስክ ነው ማስ እኔ እኮ ታስክ ለበስ ማለት ነው አለቃ አለቃ አለቃ አለቃ የሞት መሞት አይደለም። እኔ ለጌታ ለእንጂ ታስክ አለ ግን ብዙ ጊዜ ወደ ስራ ስንጠቀም አኮምፕሊሽ ባረጋችሁ ታስክ መጠን ነው ሳትስፋክሽን ቢሆን ማታ ስትተኛ ምን አረኩ ማለት ነው ቲንግስ ዳት ዩ ዳት ከክርስቶስ ጋር ያለ እንዴት ነው አባይ ያለ ሳይሆን ነው አኮምፕሊሽ ያደረጋቸው ነገሮች ነው ብዙ ጊዜ ምናስብ ስለተያዘ ማለት ነው። ስለዚህ በጣም ደስ ነገር ግን ይህ ይወዛ ይመለስ እግዚአብሔር የፍርድ አምላክ ነውና ስለዚህ ይራራና ብለን ይታገሳል ይመራችሁ ዘንድ ከፍ ከፍ ይላል። ንገር የህዋት ጋር በግብያ በጣም የሚገሰበዋል He waits for you. When you are ስለባንክ አይ you just wait for us. ከፊል ለመመለስ ስለሆነ ያደረገው you just wait for us ከዛ ባይ ከዛ በኋላ he waits for us በጣም ደግሞ እኛ ብቻ ነው የምንታገሰው እሱ ይታገሳል ተው ተመለሱ ናቸው ያው ስለዚህ አሁን ይላል በራሳችን መንገድ ስንሄድ የፈጠረ ይመስላል ግን ቅድም ያልኳችሁ ጋር ይጣላ ይህን አሳልኳቸው አልንቀጠሉ በክርስቶስ የሚለውን ነገር ከያዘ መጨረሻችን ክርስቶስ ነው ሶርሳችን ክርስቶስ ነው አባይ ማድረግ ማለት የቅርንጫፉ ሶርስ ምንድን ነው የራሱ አባሪ ተጫ አንሰራም እያባለ የሀብቱ ወርቅ ወራችን አይወጥ ግን ሶስታችን በብዙ ነገር ሶስታችን ይዛለ ሌላ ነገር ይህን አንድ አንድ አሁን ስንናገር ሶስታችን ይዛለ ይህ ሁለት የማን ነገር ቢኖረ ጤነት ከሌለ ምን ዋጋ I mean, we don't even know what happens tomorrow. It's in his hand. No, I think God knows the example of the example that's out of the example. Okay? The matter of the it's as simple as that. Then you know what was so to have the game. I like መደገፍ ጥሩ ነው እና ስለዚህ በህይወት ዘመን እንደዚህ አሁን አንድ ጊዜ ጌታ ምን ይገባል በሰላም በሰላም ይሄ አንድ ሳምንት ሳለ ማካረ እኔ በጣም በመስራት ካለ ይላል መስራት በመስሪያ ቤት የሚገባኝ በ church ን የሚገባኝ በ family የሚገባኝ እንደ citizen የሚገባኝ መልካም ነው። መልካም ምስክርነት ያለው ጥሩ ነገር እግዚአብሔር ስሰራ ደግሞ በበኩል አንዳንድ ጊዜ ጭራሽ ደግሞ ይበላሽባት እንደምፈልገ ነው። ኦልዌይስ ብሪንግስ ሚ ባክ ቱ አባንዳንስ። እኔ የታርጌ ገልበት ናቸው ያሳድጋል ሲፈልግ ሂ ሂ ካምስ ሚ ከዛ መጨረሻ አንድ አርገባ ሲለኝ እንዲላል ዩር ኮምፒቲንግ ዊዝ ክራይስት ይሆናቸው ጌታን ያልተቀበሉ ሰዎች ለመዳን ምንድን ነው የሚያደርጉት? በጣም ብዙ ነገር ሞክረዋል በማድረግ ከኔ ጋር ብቻ ያን ሁሉ የሚያደርጉት እኮ ለመዳን ነው አይደል? ግን ያ ያቀርባቸዋል ነው ጌታ አርደ ክሎዘ because they are competing with Christ with what God has done in Christ hope የሌለው ነገር ነው እኛም ለመኖር ክርስትና ህይወታችን ለመኖር ራሳችን ስንጥር without abiding in Christ exactly እነሱ ያደረጉት ነገር ምን አለ? ክርስቲያን ስለሆነ risk ኡን ወሰደ። እኔ ከክርስቶስ ውጭ በራሴ በቃ ራሴ በጥሩ ሀሳቦች intention ስጥር ከክርስቶስ ጋር ካለን ህይወት ከምቀበለው ጸጋ ከመመሱ ከዛ ጋር ካልሆነ really አይሰጥም። እነዚህ ነው በጣም ይገርማቸዋል። ብዙ church ብዙ church የማይሳካ ነገር ነው። በኋላ መጣ ጥሩ ነገር በ good intention ሊሰራ ይችላል። ከሱ ጋር ካለበት የተነሳ የሚሰራው ነገር ግን ለየ ይችላል። ባቴ ይህ ስለሚቸር ስለሚ ጠቃላል ማለት ነው እና ከ እንደተሰጠን ሀይል ጋር ነው ደግሞ ቤተክርስቲያን መሆን የነበረባት ያለባትና አብራ ያላት አይደለም። ለምን ክርስቶስ ደግሞ አለ ወይ ደስ ያ ወይ ክርስቶስ ስለዚህ ሚስጥሩ ከእሱ ጋር ካለው ጋር የሌለውን ብቻ ስናል ግን ወደ ዋናው አንድ ሀሳብ በዛሬ ሰስመጡ ሀሳብ አለ አጭር አድርገን እናቀርባለን እሱን እሱ ስለዚህ እሱ ጋር አባይ እሱስ ማድረግ ማለት በአካልም በአካል ውስጥ አባይ ማድረግ ነው የሚለው ሀሳብ በዛሬ ሀሳብ ይቅርታ ሰላሳ በአካል ውስጥ በክርስቶስ መሆን ማለት በአካል ውስጥ መሆን ማለት ነው። ይሄ የክርስቶስ አሳሳብ ዝም ብሎ በክርስቶስ ደግሞ ዝም ብሎ ጌታ አንድ ቀን ስለጸለየ ወስዶ መዳን ይባላል የተራራ ይባላል የሚሰጠው ከእንደዚህ አይነት ነው። በክርስቶስ መሆን ማለት በአካል ውስጥ መሆን ማለት you can't be in Christ በአካል ውስጥ አትሆኑ በክርስቶስ ዞናቸው እንዲህ ስላቸው እዚህኛው church ካላችሁ በክርስቶስ አላችሁም፣ ይሄ church ተቀየራችሁ በክርስቶስ አካል ወጥታችኋል ማለት ያለ ክርስቶስ ምላቸው በአጠቃላይ ስለዚህ ስለዚህ ክርስቶስ አንድ ሶስት አራት ብቻውን ነገር ተነጋግረን አንድ ሀሳብ ሸራርጋችሁ ይጨርሳል። ገላትያ ሶስት ሀያ ስድስት ላይ ያለ ነገር ናለ ይሄ አባይን ከማድረግ ጋርና በክርስቶስ ከሚለው ጋር ስለ ህብረት ያለውን ነገር አይተን አንድ አራት ቦታ እንደዚህ አይተን ቶሎ ቶሎ ብዬ ጨርሳለሁ። እሺ እኔ ባለው ገላትያ ሶስት አንድ ቦታ ሀያ ስድስት ላይ ስንሄድ በክርስቶስ መሆን ከሚለው ጋር ይገናኛል። በእምነት በኩል ሁላችን በክርስቶስ በእርሱ ነው ኢየሱስ የእግዚአብሔር ልጆች ናቸው። ከክርስቶስ ጋር አንድ ተሆኑ የጠበቃችሁ ሁሉ ክርስቶስን ለብሳችሁታል። አይሁዳዊ ወይም ግሪክ ሰው የለም፣ ባሪያ የለም፣ ጨዋ የለም፣ ወንድም የለም፣ ሴትም የለም፣ ሁላችሁ በክርስቶስ ኢየሱስ አንድ ሰው ናቸው። እናንተም የክርስቶስ ከሆናችሁ ሚካኤል ሲያብራም ዘንድ ይቀጥላል። አንድ በክርስቶስ መሆን ማለት በአካል ውስጥ መሆን ማለት ነው። አንድ ቦታ ጊዜ ለመቆጠበው ፎቶ ይመለካላል ኤፌሶን አራት ያለና አስራ ስድስት ጋር ስለዚህ ይሄ ሰሞኑን ላንጸነጋገር በሬ በክርስቶስ በክርስቶስ የሆነ ነገር እንዲሁ ዝም ብሎ ለብቻችን ለግላችን እናደርጋለን። ብዙ ሜዳ ይቻል ምክንያቱም በክርስቶስ ስንሆን በአካል ውስጥ ነው። አራት ኤፌሶን አራት አስራ ስድስት ላይ በጣም የሚገርም አባባል አለ። አስራ አስራ አምስት ጊዜ ለመቀጠል ከአስራ አራት ላይ ደስተሽ እንደማልነበረው ማታረበት ጥረት ጥፋት የተገበረው ወደ ላይ ወዲህ ሊጻፍ ህጻናት መሆን ወደ አይገባል የሚልና ነገር ግን ቁጥር አስራ አምስት ላይ እውነትን በፍቅር እየያዘ በነገር ሁሉ ወደ እርሱ ወደ ራሱ ወደሚሆን ወደ ክርስቶስ እንደግ። አሁን በክርስቶስ መሆን አንዱ ያ እሱ ሊዘሄ አሁን እናጋለ እርሱ ከእርሱ የተነሳ አካሉ እያንዳንዱን በልክ እንደሚሰራ በተሰጠነት በጅማት ሁሉ የተጋጠመና እየተያያዘ በፍቅር ራሱ ለማነጽ አካሉ ያነጻል። በይኛው ጋር አዲስ ትርጉም ያነሳል አዲስ ትርጉም ያነሳል አራት አስራ ስድስት ያለው ምናልባት ኤፌሶን አራት አስራ ስድስት
ከአስራ አምስት እና አስራ ስድስት ይልቁንም እምነትን በፍቅር እየተናገርን ራስ ወደ ሆነው ወደ እርሱ በነገር ሁሉ እናድጋለን። እርሱም ክርስቶስ ነው። ከእርሱም የተነሳ አካል ሁሉ በሚያገና- በሚያገናኝ ጅማት እየተያያዘና እየተጋጠመ እያንዳንዱ ክፍል የራሱን ስራ እያከናወነ በፍቅር ያድጋል፣ ራሱን ያንጻል።
ይኸውልህ በክርስቶስ መሆን ማለት ይሄ ነው። በክርስቶስ ማለት በእንግሊዝኛ ደግሞ ጨምሬ ያነብላችሁና እዚህ ጥሩ ይሆናል ብዬ አስባለሁና አስራ ስድስት ላይ እንደዚህ ነው። በልብ ልጆች በግል አለመሆናችሁና በ speaking the truth in love speaking the truth በፍቅር እየያዘ የሚለው ትክክለኛው እየተናገረ ማለት ነው። እውነትን ቤተክርስቲያን ውስጥ እውነትን መነጋገር ከሌለ መፈራራት ካለ በፍቅር እውነትን መነጋገር ያስፈልጋል። ሁሉም አካል ስለሆነ እውነትን በፍቅር መነጋገር ነው ማለት ነገር ማለት ነው። ለምሳሌ በርካታ አለ በኋላ speaking truth in love ለምን እንደሚናገር አንዱ ነው ላይ I don't own the truth. I just don't own. በቅርብ ወይ like it, we don't own. We don't own the truth. deacons don't own the truth. እውነት የሆነ ነገር ከእግዚአብሔር ቃል የሆነ ነገር መልካም የሆነ ነገር መነጋገር speaking truth ግን in love in submission to each other submission ስላቸው ለሽማግሌ ጋር እርስ በርሳቸው እኔ ሽማግሌ ብሆን ለትርጉም ነገር አይሰምም እላቸዋለሁ። ትሩ ይሄ ከሌለ ፊት ማድረግ የሚባል ነገር የለም። እንገራል አንድ ቦታ ላይ በኋላ ጊዜ ካልቀርታለ አቱ ወሻቸው ቦታ ታውቃለህ ኖት ላፍ ቱ ኢች አዘር we take it lightly ለምንም ብዬ ነው ሰዎች የክርስቶስን አካል መሆን የሚገባውን እንዳይሆን የሚያደርጉት ያለው ኢስላም ፕሮላ ዝም ብሎ ቲቺንግ አይደለም። የእግዚአብሔር መንግስት ነው መንፈሳዊ ነገር ቲቺንግ አለ when I buy to him I will damage his body literally አለ ግን ያ ነገር በመንፈሳዊ ምንም እሱ ላይ ገባ ይችላል ዋሽንግተን እሱ ላይ ስለሚችል እኛ ሰላም ያለ ይችላል ኖ መንፈሳዊ ዓለም ያውቀዋል እነሱ መራራቅ ክፍተት አለ ወይ ነው መንፈሳዊ ዓለም ክፍተት አለ። እኔ ሰላም ነው አሁን ፍቅር በፍቅር በምናምን በሰላም መተቃቀፋችንና በሱ እሱ እዛ ፖለቲካ ፓርቲ ላይ ያለው ታውቃለህ፣ በጣም compromise ያደረጋሉ። so like they show love respect civilization we are civil we are not Christian civil መሆን ክርስቲያን ማለት እኛ ለበለጠ ነገር ይፈራ። ስለዚህ እውነትን መነጋገር ነው። ከዛ በዚያ ያለውላቸው speaking truth in love may grow up in all things into him who is the head ከዛ from whom ከእሱ ደግሞ በ whole body ከእሱ ደርሳ ነው ሁሉ ወደ እያለ joined and knit together by what every joint በኋላ ያለ ሰፕላይዝ አኮርዲንግ ቱ ዘ ፌት አሁን ከዚህ ጀምረህ ወደ ከዚህ ጀምረህ ሰፕላይ የሚያደርገው እኔ ጠንካራ መሆን እሱ ጠንካራ ከሆነ ሁላችን ጠንካራ ካልሆነ አው ሜት ቱጌዘር ቅድም ዋብሊ ነገር ያልኳቸው ይሄ ትክክለኛ ጥሩ ነው፣ ይሄም ትክክለኛ ጥሩ ነው፣ ይሄም ጥሩ ነው። ኤቭሪቲንግ ኢዝ ስትሮንግ ኢትስ ናት ስቴብል ኢትስ ናት ፊት ኒትሊ እስቴም ብታትንታ ሶስት አራት ቦታ ነው ባሪ ሲነገር ፊት ኒት ነው ላይ ትክክል ወደ ገባ ነው ሉዝሊ አይደለም ፕሊዝ ለመደራረግ እንደዚህ ነው። ይሄ መንፈሳዊ ፍራገረ ስለዚህ loosely connected መሆን ጥሩ ነው። አሁን ይሄ retreat በጣም ለዚህ የረዳ ይመስለኛል። ቅድም አዲሱ ቅድም ገና ወቶ ሲናገር ሲገርም ነበረ። አንድ ቃል ተናገር ልክ ጣቢያ የሚገነገር ምንድን ነው ያለው የአቀራረብ የሆነ የሆነ የሆነ ተግባር ማለት ሚት የሚለው ነገር እና እዚህ ላይ ከዚህ ምንድነው ያለ knit together by what every joint supply. Look, my wife, this hand is one part, this is another one. It's maybe strong. But as a body, it's the joint. It's the relationship. How this body relates to this one is the strength of this hand. የእኔ መቀባት ወይ ያንዱ መቀባት ያንዱ እንደዚህ መሆን ዋጋ የለው ኢትስ ኖት ጋር ዲፌክት how every joint how the relationship ነው ይሄ ነው ክርስቶስ አንድ አካል ማለት ሪሌሽንሽፕ ነው አይታችሁ ነበር ትንሽ ነገር ያላችሁ ሰዎች ብዙ ነገር ትሳለ አይቻለ ባይ ትንሽ ቤተክርስቲያን ውስጥ ምንም የላቸው ትምህርት ከትምህርት ተቀብለ በርሶች የላቸው ሰዎች በሚቀጥለው ዓመት ዩርሲ ዘመን የሚገርም ነገር የሚገርም አይነት ሪሶርስ የሚገርም አይነት ሪሶርስ አለ ሁሉም ሁሉም ተራዋታ ግን ሊያያ ቃላችሁ ማለት ሁሉም በዛ ምክንያት ነው ማታደርገ ኒስ እንዲያዝ አንተ ያለች ናቸው
እንኳን ልጅ የሚያዝ ብዙ የሚያዝ ሳቃለ ተሻዋል አንዱ ወር ካልተቻለ ይወጡ ይገድላል።
ስለዚህ it's my responsibility how I connect to Adisu, how I connect to Fikr, how I connect to Three, how I connect to you. If I believe I am in Christ, be a customer, I should care how I'm connected to that person. My relationship matters. ተሻዋል እግዚአብሔር relationship ነው። It's not accomplish ባላረግ ይሻላል። Relationship matters. የሰው ልብ አንድ የተካለ በኋላ it takes years ንገራቸው። አንዱ ወንድም ዲስከሬጅ ቢሆን አንዷ እህት ዲስከሬጅ ብትሆን it may take months, maybe years. Who's losing? አንድ ሰው who's losing? The party. አደግኩ የሚል ክርስቲያን ይሄን ያስተውል ይገባል። አለበለዚያ ይህ እሱ ህፃን ነው ገና ማለት ነው። አልገባውም አልገባትም ማለት ነው። የክርስቶስን አካል በዚህ አይነት መረዳት ካልቻለ የኔ ገና ነኝ ማለት ነው። እንደ ኃላፊነት መውሰድ የሚችል ሰው አይደለም ማለት ነው። እና ያገባኛል ክርስቶስ ያለው ነገር ያገባኛል። ስለዚህ ሰው- character ኣችን ማለት ነው። ጌታ ይለኛል በምን በምን ያውቋቸዋል ያለ relation It's not by how much we accomplish outside. Uh, it's not how much I do things. በፍቅር ባለ ሪሌሽን ስለዚህ ራሱን የጆይንቱ ሰፕላይ የሚያደርገው ስትሬንግ how this one and this one how I connect ብዙ ጊዜ የተቀቡ ሰዎች ያሉትን ሲነሳ ታውቃለህ አሁን ኢኮኖሚክስ ኤግዛምፕል ታውቃለህ ወደ ቤተክርስቲያን ሶፋ በሶፋ ነው ትንቢት አለ ሶፋ አለ ወጥራይ ኮርስም አለ ብዙ ነገር አለ። ግን ምን አለ አንድ ሰው ነገር ይተው ይሄ ጋር ይጨርሳል እ? እኔ አትመስ እኔ ጳውሎስ ነኝ፣ መለያየት ነው። በክርስቶስ መለያየት ነው። እኔ ዋና እኔ አልጠጣለሁ ያጠጣል ማንም ይችላል እግዚአብሔር እግዚአብሔር neatly connected ባልሆነ ነገር ከተወሰነ በላይ መስራት አይችልም። እንገራቸው እድሜ ልክ ያልፋታል እንጂ ኒት ኒትሊ ኮኔክትድ በሆነው መጠን ነው መንፈስ ቅዱስ የሚሰራው የእግዚአብሔር ነገር የሚሰራው ማሳደግን የሚሰጠው ለዚህ ሆነ በጣም ትንሽ ነገር በአንድ ጊዜ የሚያደርገው መድረሱ ይመቻል እና እዛ ነገር ውስጥ አልገባም። ቅድም አባይ የሚያደርገው ነገር ስለዚህ ያ ኒድ ስለሆነ የሚሰሩ ነገሮች ናቸው። እኔ ከእኔ ጋር neatly connected የሆነ ሰው እዚህ ውስጥ ሄዶ መቃጠል ነው። Help me deny myself. I have to honor my who I am in Christ. የኔ identity በክርስቶስ ላይ የሚወድበት ጥግ ነው። በዛ ውስጥ ማገኘው ጥግ ነው ብዬ ብዙ ነገር ብዙ ማለት ይችላል። ይከብዳል። ማለት connect ማለት ማለት connect ታውቃለህ፣ ፍቅር መግለጽ መጠቃቀም ምናምን ብሏል እሷ ስለዚህ መሰራት ሊሆን ግን እ፣ ስለዚህ እዚህ ጋር እንደሚለው እንግዲህ እያንዳንዱ አካል ይሄኛው ለዚህኛው ጥቅም የሚሰጠው እዚህ ጋር ከተገኘ ስለዚህ ያ ደግሞ መከር እኛ ካለን በክርስቶስ አካል ውስጥ ክርስቶስ አካል ውስጥ አስቀምጦ ከሆነ ፊትነስ ኤቲቲ ይሆነ ከክርስቶስ ጋር ካላችሁ መተነሳ ምንም ነገር ቢሆን please do me this do me እንደዚህ ያለ ተዋለ እንደዚህ ያለ ነገር የለም። ስለዚህ በፍቅራችን የሚያውቃቸው ማለት በ relationship ኣችን ላይ እዛ ውስጥ እረፍት አለ። ስለዚህ fitly join together ክርስቶስ አካል ውስጥ ብዙ ነገር ነበረበት። እንደፈለገ ልናደርገው እንደፈለገ እግዚአብሔር ይርዳል፣ እኔን ይርዳል ይሆናቸው የእግዚአብሔር ቃል ሲመጣ እንዲሁ አላ እውቀት መጨመር አለ። እኔ በራሴ ጉዳይ ከኛ ያለች ያለ ግንኙነት እግዚአብሔር የለም እያልኳቸው ነው የሚያደርስ ከተጫዋል ግን መሆን የሚችለው ነገር ላይ ግን መንፈሳዊ የሆነ ነገር ደግሞ እንትማ ስለዚህ እድገትን እግዚአብሔር በብዛትን ያመጣል፣ increase ያደርገዋል። ወቅ እያንዳንዱ የራሱ ድርሻ ሲሰራና በ every joint strength of joint ይሄ እዚህ ጋር ያለው joint ነው የዚህ ነገር It doesn't make any difference how this one is strong about the top one. You can get the best one. You can get the best one, this one, this one. If it's not fit together, it's ይህን መያዝም አይችልም ለስራ ሊሆን አይችልም ማለት ነው።
ስለዚህ እግዚአብሔር ይህንን ያብዛል። አሜን ሃሌሉያ። I want to see this. እንደወረሰ ሰው ሳይሆን I didn't want to see that that እንዲህ አይነት ብያዝ መንፈሳዊ የሆነ ለክርስቶስ እ፣ ለክርስቶስ ያለን ነገር አይደንቲቲ በጣም ሀይል ከማየታችን የተነሳ አይኖቻችን ተገዶ ያንን ያዝ ባይደ ሎካል ብቻ ይገኛል በአጠቃላይ ነው። ግን ሎካል ያልሆነው ግን እዛ ውጭ ይሆናል። ስለዚህ በ- በዛ ላይ አንድ ነገር ይጨምርባትና ጨርሳለሁ። አንድ ደቂቃ ይመስለኛል። ቆላስይስ ሶስት ዘጠኝ ላይ ያለ ሰው አንድ ጊዜ ና ተመሳሳይ ስለሆነ ሀሳብ አሮጣ ከዛ ሰው እ፣ ያጠናከርና ቆላስይስ ሶስት ዘጠኝ ቆላስይስ በተለይ ብዙ ቦታዎች አሉ እ፣ ማለት okay ከስምንት ላለው okay ባይሆን ልጣ አንድ ሰው ካለ ያለ ከስምንት ጀምሮ አወጋዊ ነገር ትላችሁ ይህ ነገር አለች። እሺ
አሁን ግን እናንተ ደግሞ ቁጣንና ንዴትን፣ ክፋትን፣ ከአፋችሁ ስድብን፣ የሚያሳፍርን ንግግር እነዚህን ሁሉ አስወግዱ። እርስ በርሳችሁ ውሸት አትነጋገሩ። አሮጌውን ሰው ከሥራው ጋር ገፋችሁ የፈጠረውን ምሳሌ የሚመስል እውቀትን ለማግኘት የሚታደሰውን አዲስ ምሳሌ በዚያም የግሪክ ሰው የይሁዳ- የአይሁድም የተገረዘም ያልተገረዘም አረማዊም ክርስቴስም ባሪያ ጨዋ ሰው መሆን አልተቻለም። ነገር ግን ክርስቶስ ሁሉ ነው። በሁሉ
በጊዜ አላለላቸው But now do yourself up to put off all this anger, wrath, malice, blasphemy, filthy language out of your mouth. Do not lie to one another. However, in negative, do not lie to one another since you have put off the old man with his deeds and have put on the new man. He knows all the notion. እግዚአብሔር ይመስገን። የድሮውን ሰው ነው የሚሆን። ዝም ብሎ ለወንድም እህት ዝም ብሎ ያውቃል። እኔ ያለኝ አንድ ነገር ነው። አንድ ነገር እዚህ ጋር ከአንድ ወንድ ላይ ከእኔ ጋር ተነጋገርን። እዚህ ግን ተግባብተን በሚቀጥለው ቀን እሷ ነው። እኔ ምንም ብሬክ ሳ- ሳላረግ እነሱ ነው። Very difficult to relate. ማለቴ ይሄን አልፈልግም ማለት ይችላል። ይሄ ነገር እንዲያስብ ነበር፣ በደንብ አላየሁትም ነበር። እ፣ ስለዚህ እዚህ ጋር ተስ- ተስማምተህ ያየኸውን ያደረገውን ነገር እዚህ ጋር ወጥቶ አልነበረም የምትል ከሆነ where is this relationship going? ተፈጠሩ። ስለዚህ ላይ አይኖት ስሪታ ግን አንዳንድ ጊዜ ለነጭ ውሸት ይባላል። አስታረቃ ነው እርሶ ማስታረቅ ነው ከባድ እንደ ወርቅ ለመናገር እንደዛ ማሻሻያ ማሻሻያ በቃ አልቻልኩም። ተሳሳት መጀመሪያ አካባቢ በተለይ ስብሰባ ስላለ ሰዎች አሉ። ስብሰባ ላይ የሆነ ነገር ሳ- መሰራት ያለበት ወይም ሳላቅ ወይም ነገር ይችላል
You take responsibility. This is what I was supposed to do. That's the truth. You take responsibility. እንዴት እንደሚያከብራቸው ነው። Now they know after so many years, they know that if I say something in my company, they know. ምክንያቱም በጣም ኮንስኮንስ ያለው ነገር ቢሆን በእግዚአብሔር ጸጋ አይቴክ ሪስፖንስ I don't want to give ለማንም ሰው ዝር መስጠት ከሆነ ሆነ ማረግ ካለ ከረሳው ረሳው አለ እንዴ ይሄ ከስ አይሰራም ኦ ያ ዋው ፈጋር ይሄ በቃ ገባ ሌላ ደግሞ አለ አንድ ሰው ደግሞ እግዚአብሔር ያው እስኪረዳቸው ድረስ እንደዚህ ይሰራል አንድ ሰው አይደለም ዲፌንድ ሲያደርግ ያን ነገር ሰው አግኝ እና እውነትን መነጋገር ነው ነገር ይጣላቸው። እዚህ ጋር ያለው ነገር ተመልከቱ። በዚህ ጨረስ እንችላለን ብዬ አስባለሁ። ድሮ ላይ ዋራላ ማለት ነው ማለት ነው። አሁን እጅ ለእግር የዋሸው ማለት ነው። በደንብ ይዩት። አሁን ለምሳሌ በ- በ- በሪካል እ፣ ለምሳሌ አካካው ኢንሱሊን እያመጣ አጣው እሱ ደግሞ ሹገር ሌቭሉን ደግሞ የሚነግረው አለ ሰምሃው ኢንሴንሲቲቭ ይህ እሱ አሁን ባድ ኢንፎርሜሽን ቢሰጠው ምን ይባላል? If he's not sending this, if one part of your body is not telling you the truth to the other one, how do you expect the body to function? አልተባበርም ብዬ ያው አንዱ ባህሪ አንዱ ላይ ቢያቆም አልሰራ አካባቢ እና ቀላል ነገር እንዳናደርገው ብዬ የለሞተ ነው እና ይሄን ይጨርሳል ሴት ያብሩ ተቆም ማለት አሁን ግን እስቲ እንደገና አዲሱ ሰው ምን አድርጋችኋል ነው ለብሳችሁታል የአማርኛ ጋሪ እያለፍተ ሶስት ዘጠኝ ላይ በቃ እርስ በርሳችሁ ከዚህ አትነጋገሩ አሮጌው ሰው ከስራው ጋር ይፋቱታልና ከላይ አሁን ግን እናንተ ደግሞ ቁጣና ንዴትን ካፍረን ከአፋችሁ ውስጥ ደግሞ የሚያሳፍር ንግግር ሁሉ አስወጡ። ከላይ ግን by mistake yes ልቆጣ እችላለሁ፣ ያ ክፉ ነገር ልናገር እችላለሁ። yes ግን በዛው ቀጥላለ የክርስቶስ የሆነ ሰው if I say something after I'm not supposed to do ስህተቱ አንድ ነገር አንድ ይሆናል። ሳራ ለምሳሌ ባለ ነገር ተናገርኳል። ምን ማጠራጠር ማችል ለሌላ ይችል ትክክል አለ። ስለዚህ እሷ ስላጠር የእሷ የራሷ ገኘ እኔ ግን I have to say this is wrong. I shouldn't have said this. I think it's wrong. የተናገሩት ነገር ትክክል የሆነ ሆነ አላጥቀው ጠፋቸው ሆነ ነገር አለ። ግን ዝም ብልስ ተናገረ ምንም እንዳልተናገረ ሰው ነው እንደማለት ነው። በቃ ላይ ነው ፖለቲካ Who do you think this kind of relationship will get anywhere? ከመቻቻልና ከመጣላትና divorce ከ divorce ይሻላል ተብሎ ከመኖር በስተቀር እንዴት ነው የሚያደርገው? ግን ያለት እንዴት አይነት relation እንዴት አይነት በደንደን የሚፈጠር መሰላቸው? ሰዎች ብሎ ስለኖሩ ብቻ ደስ እያላቸው የኖሩ አይመስልም። ምርጫ ስለሌለ ነው ማለት ነው። የምርጫው እንደዛ አይነት ክርስቶስ ላለ ሰው ግን የሞኝ ነው። sensitive መሆን አለ ለክርስቶስ በጣም sensitive የጎዳው ሰው ምስል አንድ ሰው ነው ሄደህ መስዋዕት ታቀርብ ስትል አንድ ጓደኛ ዛሬ ጎረቤት ወይ እህት አንድ ነገር በአንተ ላይ እንዳለው ለመሰለህ ቁጭ አለ ቁጭ አለ do not do it for me don't come to me you go and they apologize what is wrong and come to me and pray don't just come and pray በቀጠር አለ በእግዚአብሔር ጸጋ ነው ያው ህግ አለ እና ስለዚህ ለመለሽፋች በጣም መጠየቅ አለ ላቸው እና እዚህ ጋር ግን ደስ የመጨረሻ ሲጨርስ ያለው ሀብት በላ ጨርስ ምን ነው ያለው በዚያ እርስ በርሳቸው አትነጋገሩ የፈጠረው ምሳሌ የሚመስል ግን አሁን አስፓየር ምናደርገ ብላቸው አሁን በክርስቶስ አስቀምጠዋል አሁን ወደዚህ ራሱ አለም እንፈልጋለን የእሱን ምሳሌ የሚመስል እውቀትን ለማግኘት የሚታደሰው አዲሱ ሰው ለብሳችሁታል። ስለዚህ we have to be renewed በደረጃ ወይም by the- by the renewing of the knowledge of him ልክ እሱ አዲሱ የክርስቶስ ያስቀመጣችሁ በእሱ መታደስ በዚህ እውቀት ደግሞ ውሸትን አትነጋገሩ። ይሄ እ፣ እያንዳንዱ ሰው በ- ይቀጥላል። እ፣ አንድ ጊዜ። ያ ኦኬ። እያንዳንዱ ጆይ የተጋጠመ ነው። ስለዚህ አሁን ባጭሩ ጨርሻለሁ። ልላቸው የፈለኩት ነገር ቢደርሱ በክርስቶስ ውስጥ ስንኖር በአካል ውስጥ መኖር ማለት ነው። በአካል ውስጥ ስንኖር ችሎት ሰንበዲ ሀሰብ ይሳነሳል ከእናንተ በተሻለ ብቻ በሰላም ሊሆን ሁለተኛ ኒትሊ ኮኔክት በሆነው መጠን ነው እግዚአብሔር የሚጨምረው ያለ እዚህ ላይ ይሄ ነገር መሸከም ካልቻለ አንድ ነገር መጽሐፍ ብቻ አስቀምጣለሁ አለ። አልቻለም። ስለዚህ አራት ወር ኮንዲሽን
መጨመር የሚባል ነገር አይደለም። ስለዚህ ኒድ ቱጌዘር ጆይንት እንዳለው በዚህ እግዚአብሔር ይባርካል። ይሄ ደግሞ እድል ነው በክርስቶስ አንደኛ ቆሮንቶስ ምዕራፍ አንድ አስር ነገር እያንዳንዳችሁ አንድ ነገር ትነጋገሩ። በጣም ይገርም አጣት አንድ ነገር መነጋገር እና እዚህ ላይ ጨርስ ጋር universe relationship ከጠዋት ከሰዎች gift በላይ ነው። gift እያንዳንዱ ሰው gift ያለ ከ gift በላይ ግን መያያዛችን ነው ቤቱን የሚያቆመው የክርስቶስ አካል የሚቆመው አንደኛ በክርስቶስ ነው። ወደዛ እሱ ወደፈጠረው ማለግ የሚችለው ደግሞ እየተያዘ ያለው እውነቱን በመነጋገር ከዛ ቁጥር መደበያ አባቸው ፕሮፌሰር ምንታ ያላትን ደሴም ሊገምት በተገናኘበት እያንዳንዱትን በጅማት የተሳሰረ አስተሳሰቡ ነው ያን ነገር የሚያጸና። ስለዚህ በክርስቶስ ደግሞ ይሄ ይሆነናል። በክርስቶስ ይሄ ተሰጥቶናል። ስለዚህ እስቲ ሊቁምና አንጸልይ። አሁን ሰዓቱ ይመለካ አጭር ሰዎች ይጸልይ።
በጸለይ ልቡ ላይ ያለ ሰው ወደዚህ መጥቶ ቢጸልይ እግዚአብሔር በዚህ
እሺ ተሰለኝ ተጠቆ ካለ ድንዝታል ኦኬ አኬም ጸልይ። ይቅርታ ሰዓቱን ወደ ሄዷል መሰለኝ። ምንም ካለ እንጀምር። ምንም አልዘምራል መሰለኝ ተሰበረ። እግዚአብሔር ስም የተመሰገነ ይሁን።
I hope uh, you get something out of it. Uh, ለመ- ለመጸለይ ለመቀበል ጸጋን ለመቀበል ሞተ This one?
ከሆነ ሆነ ሆነ
Yeah, ይሰማል። It's okay, ይሰማል። ያ እንጸልይ። እድል መስጠት ደስ ይለኛል። አ፣ እግዚአብሔር የተናገረው ሰው መጥቶ ቢጸልይ ደስ ይለኛል። ካላችሁ አሁን እሰጣችኋለሁ። ለበለዚያ እንጸልያለን። ጌታ ሆይ እናመሰግንሃለን። ክብር ሁሉ ለአንተ ይሁን። እግዚአብሔር ፊት ስንጸልይ በችኮላ አንጸልይም። አሜን። ስንቶቻችሁ ትስማማላችሁ? ሰዓቱ ሄደዋል፣ ግን በችኮላ አንጸልይም።
It is disrespectful of God.
ሌላውን ነገር ቸኩሎ ማድረግ ይቻላል። ጸሎት ግን ቸኩሎ አይደረግም። አሜን። ማራሳ ካታላ ፓስ ስላረዘኩት ይቅርታ እጠይቃለሁ፣ ግን ልባችሁ እንዲረጋጋ ብዬ ነው። በእግዚአብሔር ፊት ነው ያለ ነው እና ሃሌሉያ እግዚአብሔር አምላክ ሆይ እናመሰግንሃለን። ክብርና ምስጋና ሁሉ ለአንተ ይሁን። ጌታ ሆይ ለእያንዳንዳችን በተናገርከን አቅጣጫ ጌታ ሆይ የተናገ- የተነጋገርነው የሰለሞን ሀሳብ የዚህ church ሀሳብ የዛ ሀሳብ ሳይሆን ያንተን ቃል ነው። ነፃ የሚያወጣውን ቃል አይቶ ግን የሚያደርገው የሚጸና እሱ ይባረካል ተብሎ እንደተጻፈ እግዚአብሔር አምላካችን ቃል እንደራክልን እንድንኖርበት ጌታ ሆይ ፊት ማድረግ እንድንችል neatly connected መሆን እንድንችል ከዚህም በላይ ማራካና ማስ ልቦቻችሁን ክፈቱ please please please please please forgive ማድረግ የምትፈልጉት ሰው ካለ forgive አድርጉ። ሃሌሉያ በእግዚአብሔር ፊት ነው ያለነው። ወደ communion ነው የምንሄደው። ስለዚህ knit እንዳላረግ connect እንዳልሆን ያል- የያዝኩትን ነገር ያደረገው ነገር ካለ ጌታ ከሌላ አስወግድ የሚል ነው ጸለያለሁ።
ወንድሜ እህቴ ያዘነችበት ነገር ያሳዘንኳት ነገር ካለ ይቅር በለኝ። ሃሌሉያ! አንተ privilege ሰጥተኸኝ በቤት አድርገኸኝ በአካል ውስጥ አድርገኸኝ፣ oh የኔ ጌታ ሆይ፣ አካል አድርገኸኝ እግዚአብሔር አምላክ ሆይ ምሕረት ይብዛልኝ። ጌታ ሆይ ለእኔ ይብዛ፣ ለወንድሞቼ ይብዛ፣ ለእህቶቼ ይብዛ። በእውነት መመላለስ፣ በመንፈስ መመላለስ፣ እግዚአብሔር የሚጨምርበት አይነት መመላለስ ጌታ እግዚአብሔር አምላክ ሆይ እንደ ልብ የሆነ ከአሁንም ከሆነው በላይ እንዲሆን እግዚአብሔር አምላካችን ሆይ በምሕረትህ እንድታገኘን ጸለይ። እግዚአብሔር አምላካችን ሆይ ኅብረታችንን ባርክ። በዚህ joint በመያያዝ ባርክ። ጌታ ሆይ መንፈሳዊ መያያዝ በኢየሱስ ክርስቶስ ስም ይሁን። ለመንፈሳዊ መያያዝ ደግሞ የማይጠቅም ሌላ መያያዞች ሁሉ በኢየሱስ ክርስቶስ ስም የተወገዱ ይሁኑ። ስጋዊ የሆኑ መያያዞች እግዚአብሔር አምላክ አንተ ያልሆነ በክርስቶስ ያልሆነ መያያዞች ሁሉ ጌታ ሆይ ቦታቸውን ይዙ። በኢየሱስ ክርስቶስ ስም ጸለይ። የኔ ጌታ አንተ አዲስ እድል ነው የሰጠህን አዲስ እድል ነው የሰጠህን። በክርስቶስ አዲስ ነገር ነው የተደረገልን። አዲስ ህብረት ነው የሰጠህን። ሃሌሉያ! አንተን ክብር የሚመጥን መያዝ መያዝ እንድንችል ትልቁ ማንነታችን በክርስቶስ ያለው ማንነታችን አውቀን ኦ የኔ ጌታ በኢየሱስ ክርስቶስ ስም መያዝ እንዲሆንልን እግዚአብሔር አምላካችን ይርዳን። ማታየው የምትወደው ማትወደው ነገር ከኛ መሃል በኢየሱስ ክርስቶስ ደም የተጣ- የታጠበ ይሁን የታጠበ ይሁን። በትዳር ውስጥ ያለ ቢሆን በኢየሱስ የሚታጠብ በወላጆችና በልጆች ያለ በኢየሱስ ደም ይታጠብ። አዲስ ይሁን መያያዝ ይሁን ትክክለኛ መያያዝ ጌታ ሆይ፣ ባልና ሚስት ትክክለኛ መያያዝ ይሁን ጌታ ሆይ፣ ትክክለኛ ክርስቶሳዊ የሆነ መያያዝ ይሁን። ባልና ሚስት እንደዚህ የሆኑ እንሆን ጌታ ሆይ፣ ከልጆች ጋር እንደዛ የሆን እግዚአብሔር አምላክ ሆይ በደላችን ሁሉ በኢየሱስ ክርስቶስ ደም ከኛ እጠብ። ሃሌሉያ እጠብ ጌታ ሆይ በማወቅ ባለማወቅ ያደረግነውን ነገር ሁሉ jointly knit እንዳንሆን ጠንክረን እንዳንቆም የሚጨመረውን ነገር መቀበል እንዳንችል ቤተሰብ ውስጥ ብዙ በረከት እግዚአብሔር እያዘጋጀ neatly neatly connected ካለመሆን የተነሳ ብዙ በረከት እያዘ ብዙ በረከት በኢየሱስ ክርስቶስ ስም ይሄ የተወገደ ይሁን። ከማናቸውም ቢኖር ከማንም ቤተሰብ ውስጥ ቢኖር ይነሳ። በልጆችና በ parent መካከል ቢሆን ይነሳ። በ church ውስጥ ባሉ relationship ኦች በኢየሱስ ክርስቶስ ስም በደምህ አንተ እጠበን፣ አንጻን፣ በደምህ አንጻን ኢየሱስ አንጻን ጌታ ኢየሱስ ሆይ አንጻን። ሃሌሉያ! ሰብስበህናል። እዚህ ጥሩ ቦታ ጌታ ሆይ፣ ጥሩ ጊዜ ሰጥተህናል። ጥሩ መያዝ ጀምረሃል ጌታ ሆይ። Let it take root in you. ራካታራፓናማስ in you, in you, in you. ኢየሱስ in you. በአንተ የሆነ ጌታ ሃሌሉያ መንፈሳዊ ይሁን በአንተ ይሁን አዲስ በሆነው ነገር ይሁን በክርስቶስ በሆነው በአዲሱ ነገር ይሁን በአዲሱ በክርስቶስ በሆነው ነገር የሆነ ሃሌሉያ በኢየሱስ ስም ጌታ ሆይ ሌላ ቦታ ያሉ ቤተክርስቲያኖችን እንደዚህ እንጸልያለን። ወንድሞች እህቶች እንዲሁ ይሆነላቸው። በምድር ላይ ባለች ቤተክርስቲያን ሁሉ እንደዚህ ይሆን። እግዚአብሔር አምላክ ሆይ መያያዝ ይሆን በየቤተክርስቲያኑ ያለውን ችግር መያያዝ ይሆን፣ በትዳር ውስጥ ያለው መያያዝ ይሆን፣ ጸጋ ይሆን። እግዚአብሔር አምላክ ሆይ በደምህ አንተ እጠበን። ሌራፓ ካራፓ ነው ኢየሱስ እኔን እጠበኝ፣ ወንድሞቼ ልጆቼን እጠብ። ሃሌሉያ ሃሌሉያ። አዲስ ነገር ይሆን፣ ጉልበት ይሆን። ጌታ ሆይ እውነትን ለመነጋገር ጉልበት ይሆን፣ ላለመዋሸት ጉልበት ይሆን፣ ኃላፊነት ለመውሰድ ጉልበት ይሆን። ሃሌሉያ። ለመሸካከም ጉልበት ይሆን ራስን ለመካድ እግዚአብሔር ወይ ጉልበት ይሁን፣ ጉልበት ይሁን። ጌታ ሆይ ያላንተ ጸጋ አይቻልም። ጉልበት ይሆንልን ለእያንዳንዳችን። ሃሌሉያ ጌታ ሆይ ጸጋ ለእያንዳንዳችን ይብዛ። ሁሉን ነገር ለአንተ አሳልፈን ሰጠን። ስለሰጠህን ጊዜ ተመስገን። ለዚህ ቤተ- ለዚህ ፕሮግራም የደከሙትን ሁሉ አንተ አስብ። እግዚአብሔር አንተ ባርካቸው። እግዚአብሔር አምላክ አንተ ባርካቸው። በአንተ ተባረኮ የሆነው ይሩጡ። እግዚአብሔር አምላካችን ሆይ ጉልበታቸው ይታደስ፣ ጉልበታቸው ይታደስ። ስለ ሁሉ ነገር ተመስገን። በጌታ በኢየሱስ ክርስቶስ ስም አሜን።